Papá. ሰላም
ሰላም ነው።
እግዚአብሔር ይመስገን አባት።
እ እንትን ጄቶር በ X ሰባው zero zero አላችሁ?
ቤትህ X ሰባ? አዎ አለን።
እሺ እንትን ባንክ ታመቻቻላችሁ እንዴ?
አዎ ባንክ እናያይዛለን። በአካል መጥተው ማየት ይችላሉ።
okay እሺ። ባንክ ራሳችሁ እ ምን ያህል ጊዜ ይፈጃል normally ለመጨረስ?
አስራ አምስት ቀን
አስራ አምስት ቀን ራሳችሁ ናችሁ የምታመቻቹት ባንክ?
አዎ ምን ያህል ብር ይወጣል ከላዩ ላይ?
ይወጣሉታል።
okay የትኛው እንትን ነው የሚመጣው?
ፓስተር branch ኣችን ፓስተር branch። okay በምን አይነት color አለሽ አሁን እጃችሁ ላይ?
በምን አይነት ሌላ?
ነው የሚፈልጉት እርስዎ?
በ blue black ኡ አለ በ blue black ነገር አዎ አለ። okay አጠቃላይ ስንት ነው የሚጨርሰው?
እኮ ይምጡና እንነጋገራለን አባት።
እሺ እሺ እ ፓስተር አደባባይ ነርሽኛ?
አዎ አዎ እሺ thank you